Proszę?
Hello, Teraz to
hello.
አማ
ይሰማል አሁን። እኔ የምልሽ
እሺ፣
የሆነ ቁጥር ሰጠሽኝ አሁን አይሰራም እንትኑ ቴሌግራም ላይ
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ ዜሮ አንድ ቁጥር ሀምሳ አምስት እኮ አዎ።
ቴሌብር በዚህ አ፣ ይቅርታ ቴሌግራም በዚህ ቁጥር ነው የሚጠቀሙት።
አዎ
እሺ፣ ከኛ በኩል መልእክት እንልክሎታለን። screenshot ኡን attach ያደርጉልናል። እሺ፣ መልካም ምሽት ይሁንልዎት።